ሰላም ጤና ይስጥልኝ። ጭብጭብ በኮማንደር ዳውን ሄሎ ሄሎ፣ አቤት ደህና ዋላችሁ?
ሰላም አለን።
ልደውል ብላችሁ ጠፋችሁ። ለቅዳሜ የነበረ እንትኔ ለዛሬ እናመጣልሻለን ብላችሁ ነበረ።
በዚህ ስልክ ቁጥር ነው order ያደረጉት?
አዎ
የት አካባቢ ነው ቦታው?
እ፣ ፖስታ ቤት
ቸርች?
አ
እሺ፣ አንዴ ሀና ነው አይደለ?
አ
OK። በሀያ አራት order ዛሬ ይወጣል ተብለዋል።
ለዛሬ አዎ። ም።
ስትለኝ በቃ ም።
ዛሬ ከሆነ ደግሞ ወደዚህ አምጪልኝ ብያት ነበረ። እሑድ ዕለት
ወዴት?
ወደ ፖስታ ቤት እንጂ መጀመሪያ ኬንያ ኤምባሲ ነበር።
OK። ትላንት ወደ ፖስታ ቤት እንዲመጣሎት ነበር ያሳወቁት።
አዎ ቆይ እሺ፣ አንዴ ሀና ዛሬ የሚወጣ order ላይ እም። ቆይ እሺ፣ አንዴ check እያደረግንሎት ነው።
እሺ
እም፣ እም። አዎ ወጥቶሎታል። ቸርች ድል በትግል ነበር ያሉት አይደለ?
አ አ ወጥቶሎታል። አዎ ይጠብቁ።
እሺ እሺ፣ መልካም ቀን።
እሺ